Good evening, Capital Hotel and Spa speaking. እ
ምን ትበልሽ?
ምን ምን አልኪ? ምን አልሺ?
ኧረ እኔ ወንድ ነኝ ሴት አይደለሁም።
ወንድ ነህ? እሺ እሺ፣ ምን ፈልገው ነበር? ይቅርታ እ እ
hello Hello እ hello
አንቺ ጋር ልመጣ ፈልጌ ነበር።
እዚህ ልምጣ። እሺ ከዛስ
የቱ ጋር ድረስ ልምጣ?
የት ድረስ? ይሄ የሆቴል ስልክ ነው አባት፣ ተሳስተሻል። እሺ ወይ ተሳስተሃል፣ ድምፅህ ስላለየልን ነው። እሺ አዎ ተሳስተሃል።
ስምሽ ማን ነው?
ስም ብላችሁ እየነካካችሁ ነው የምትደውሉት። ቆይ ይኸው ፖሊስ መጣ፣ በራችሁ ላይ ወጣችሁ ጠብቁት።